ሄሎ
ሄሎ ሄሎ ሰላም አለ እንደና እግዚአብሔር ይመስገን።
ቃል ሴቶችን catering ነው።
አዎ
hello ይሰማል?
እሺ፣ አዎ አዎ፣ ይሰማል።
እሺ እኔ ሀሩን ይባላለሁ። የደወልኩልሽ ደግሞ ከዊፕላስ ሶሉሽን ነበረ።
እሺ እኛ develop ያደረግነው መተግበሪያ ወይም application ነበር እና እናንተም ድርጅታችሁን እዛ ላይ በማስመዝገብ በነፃ ማስተዋወቅ ትችላላችሁ። እኔ እሺ።
ቁጥሮችን ያገኘሁት ከቲክቶክ ላይ ነው።
እሺ ስለዚህ እ፣ ከእናንተ የሚጠበቀው ከ App Store ወይም ከ Play- ከ Play Store ላይ application download በማድረግ እ፣ የራሳችሁን service እና ቁጥራችሁን በመለጠፍ ማስታወቅ ብቻ ነው ማለት ነው። እኛ ከእናንተ የምንወስደው ምንም አይነት ክፍያ አይኖርም። ከተጠቃሚዎቻችሁ የምንወስደው ምንም አይነት ክፍያ አይኖርም። ሰዎች የእኛን application በሚጠቀሙበት ጊዜ catering ከሰላሳ አምስት አይነት በላይ service ኦች ስላሉ catering አንዱ ስለሆነ ያንን click በሚያደርጉ ሰዓት የእናንተን አድራሻ እና እ፣ ስልክ አግኝተው እናንተን contact እንዲያረጋችሁ እንዲያረጓችሁ ማለት ነው።
እሺ ስለዚህ application መሙላት ብቻ ነው። provider የሚል ላይ እናንተ service ስለምትሰጡ provider የሚባለ ዊ ፕላስ ሶሉሽን ላይ መሙላት ማለት ነው።
እሺ ሙሉ ተጠቃሚ የሚያደርገው እናንተን ነው ማለት ነው።
አዎ፣ ልክ ነው። እሺ እሺ ስለዚህ link ኡን መላክ እችላለሁ። በዚህ ቀን እ?
link ኡን መላክ እችላለሁ። በዚህ ላኪልኝ። አዎ ላኪልኝ።
user ም አለው ዊ ፕላስ ሶሉሽን ብለሽ ልክ ስትነኪው provider store እና user ብሎ ነው የሚመጣው። provider ላይ ያው እናንተ service ስለምትሰጡ እ፣ እናንተ ናችሁ ማለት ነው የምትመዘገቡት። user ደግሞ ማንኛውም ሰው እ፣ እነዚህን service ኦች እ፣ ለመጠቀም ሲፈልግ ራሱን register አድርጎ እ፣ ታክሲን ጨምሮ food delivery ብዙ አይነት አራት የሆኑ service ኦችን መጠቀም እንዲያስችል ያደርገዋል ማለት ነው። ስለዚህ አንቺ user ላይም በራስሽ register ብታደርጊ የአንቺን store ኦች ጨምሮ ብዙ አገልግሎቶች ታገኛለሽ ማለት ነው።
እሺ እ፣ provider ላይ ደግሞ ራስሽን ብታስመዘግቢ ሰዎች አንቺ ጋር ይደውላሉ ማለት ነው በቀላሉ።
እሺ
እ፣ በጣም እናመሰግናለን። link ኡን እልክልሻለሁ።
እሺ እሺ።
እሺ፣ መልካም ቀን።
መልካም ቀን።
እሺ፣ እሺ፣ thank you።